ሄሎ ጤና ይስጥልኝ በሽት ቤት አቤት ጤና ይስጥ አብሮ ጤና ይስጥልኝ
አለን ሰላም ነው
እንደምን
እሺ ምን እንርዶት
አሁን ከእሷ የተነጋገርነው ነገር ነው ከማን ጋር ከሴትዮዋ ልጅ ከሲስተር ነው
እሺ ምንድን ነበር ያለች
ጌም ተጫዋች ማለት ነው እሺ
ነገርም ተጫዋቶ ነበር ጌም ጌም እሺ
ከጫዋት ነው ስድስት መቶ ሲበላ ሜሴጅ መጥቶ ተመልሶ ሄደ አልመጣልኝም ማለት ነው ሜሴጁ
ሜሴጁ
አዎ እሺ
ከዛ ነው የተጫወትኩኝ ሴሌ ብር
እሺ
ከእሷ ተነጋግረው
ምንድን ነው ያለች እሷ
እሷ ስልክ ቁጥሩን ተቀብላ ነው ስልኩ ያዘጋብኝ በኔ
አንድ እሺ ቆይ አንቺን ነው ይጠይቃሉ ማለት ሄሎ
ሄሎ ሄሎ እሺ ቀያ እ
ያው እሺ አንዴ ብራ
ሄሎ አንዴ ቀያው
ሄሎ
ሄሎ ሲስተር እሺ ሰላም
አብሮ ስለኝ ያው ነው ነው የነገርኩሽ ስልክ ቁጥር እኮ እሺ አዎ አስታውሻለሁ
አዎ ምንድን ነበር የሆነብክ
ቴሌ በተጫዋቼ ብር በልቼ ነበር
ቴሌ ብር ተጫው ቤስት ቤት ላይ ነው የተጫወትከው እ?
ቤስት ቤት ላይ ነው የተጫወትከው
አዎ አዎ ቤቲንግ ላይ
ስልክ ቁጥሩን ልንገርሽ
እሺ ንገረኝ
ዜሮ ዘጠኝ ዜሮ ዘጠኝ አስራ አምስት አስራ አምስት
አስራ ሁለት
ስንት አስራ ሁለት አስራ ሁለት
ዘጠና ዘጠኝ ዘጠና ዘጠኝ
ስልሳ አንድ
እሺ ስንት ብር አውጥተህ ነው ብር አውጥተሃል እ እ እ
አላወጣም አላወጣም
እሺ በዚህ አካውንት ምንድን ነው ያረከው
ይህን ቁጥር ነው
ብር ጎድሎባችሁ ነው
አልጎደለም የሲበላው ብር አልወጣም እኔ በልቼ ነበር ብሩ ኦኬ ዊን አርገክ ነው ጨዋታ አሸንፈክ
ጫታ ሳስበ ነገር እሺ ሶስት መቶ ብርና ሶስት መቶ ነው
አዎ፣ ስድስት መቶ ነው እሺ ቴሌብር ቁጥር አስራ አምስት አስራ ሁለት ዘጠና ዘጠኝ ስልሳ አንድ ነው
እ ቴሌብር ቁጥር ዜሮ ዘጠኝ አስራ አምስት አስራ ሁለት ዘጠና ዘጠኝ ስልሳ አንድ ነው
አዎ እሺ approval ስለሚጠይቅ ነው confirm አድርጊልሃለሁ አሁን ይገባላል እሺ check አድርገው ምን አልሽኝ?
ገብቶልሃል እሺ አሁን check አድርገው ሶስት ሶስት መቶ ሁለት እሺ
እሺ እሺ መልካም እሺ
እም